ሎ ጤና ይስጥልኝ ቤስት ቤት
ሰላም ሰላም፣ እንዴት አደራችሁ?
ሰላም እንዴት ነህ?
ከአሸር ኮብልስታን ድንገርሽ።
ኦኬ እሺ፣ ትኬት ና አ እሺ
አስር እሺ፣ ቆይ አንዴ ጠብቀኝ።
ኦኬ
እሺ ንገረኝ አንዴ።
አስር እሺ
ሀምሳ አራት እሺ
ዘጠና ስምንት እሺ ዜሮ ሁለት
አዎ lost ነው።
ስንት game?
እ ሶስት ጨዋታ ሶስት ሶስት game ኦች ጨዋታ?
ነው። አዎ okay እሺ፣ ሌላ ልንገርሽ።
እሺ
አስር አስር ሀምሳ አምስት ሀምሳ አምስት ዜሮ ሶስት ዜሮ ሶስት ሀምሳ ሰባት
ይሄኛውም እንደዛው ነው፣ lost ነው።
ስንት ጌም ነው ይኛል ይሄኛው ወደ አራት አምስት
ነው?
አዎ
ኦኬ እሺ እሺ